Hello ጤና ይስጥልኝ።
አብሮ ይስጥልኝ።
እ ሳንተራ mini market ነው።
አዎ
ከ ArifPay ነበር የምደውለው ደንበኛችን እሺ እ POS machine አችን ላይ transaction እያየን አይደለም እና ምናልባት ያጋጠሙት ይዘጋል፣ አ?
ለመጠየቅ ነበረ።
አይ ምንም ምንም ያጋጠመ ችግር የለም። በአጋጣሚ ሰሞኑ ቤቱ አልሰራ እንትን ነበር አልተሰራበትም ነበር ለዛ ነው እሺ ደንበኛችን ስሞትን ሊያዝ ከይቅርታ ጋር እ እ እ ስሞትን የእርሱን ስም ሊያዝ
አብዱል መጂድ
እሺ ደንበኛችን ምናልባት ያጋጠመ ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። እሺ እናመሰግናለን። መልካም ቀን